ብሩክ ላኩት ብሎ ሄሎ ሄሎ አቤት ሰላም ከችፕችፕ ነበር ምደውልዎት።
እሺ ይቅርታ አንዳንድ ጥያቄ ጠይቅዎት ነበር።
አሁን ስብሰባ ውስጥ ነኝ በኋላ ልደውል በዚህ ስልክ እሺ እሺ ይቻላል።
እሺ